ጤና ይስጥልኝ ቤት ቤት ቤቴ ነው የምንረዳው
አስራ አምስት ሺህ ወደ account ልኬ confirm እያለኝ ነው አስተላኩልኝ።
በዚህ ስልክ ነው?
በዚህ ስልክ ነው አዎ።
ስንት ብር ነው?
አስራ አምስት ሺህ ነው።
እሺ፣ አንዴ መስመር ላይ ጠብቀኝ።
okay
ወደ ንግድ ባንክ ነው የላከው?
አዎ ወደ ንግድ ባንክ ነው።
አንድ ሺ ሀምሳ ሶስት ሀያ አራት ሰላሳ አራት ስድስት ስምንት አንድ ነው።
አዎ yes ስንት ነው account ኡ?
አንድ ሺህ ሀምሳ ሶስት ሀያ አራት ሰላሳ አራት እም፣ ስልሳ ስምንት አንድ እሺ ያው confirm አድርጌልሃለሁ። እሺ okay መልካም ምሽት።